ኧረ በአማርኛ
ሄሎ
አቤት ጤና ይስጥልኝ
ጤና ይስጥልኝ የቲቸን ኮከብ አገልግሎት ለማወቅ ፈልጌ ነበር እሺ ቴሌቪዥን ጎ- ጌም ነው ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣልዎታል
አረ
አዎ መረጃው ምንድነው የቴሌቪዥን መረጃ ሲመጣልዎት
እ
ሰባ ቁጥር ላይ ተጭነው አማርኛ ያረጉታል
እሺ ከዛ ሶስት ቁጥር ከዛ ሶስት ቁጥር ላይ ለመጫወት የሚል አለ
እ ጥያቄና መልስና እድሎን ይሞክሩ የሚል ይመጣል ሶስት ቁጥር ላይ
አ
ጥያቄና መልስ በኮይን ይመልሳሉ ቁ- ሁለት ቁጥር ላይ ለመግዛት የሚል አለ ከሁለት ብር አዎ።
ጀምሮ ኮይን ገዝተው ጥያቄና መልስ ይመልሳሉ
እሺ የእድል ጨዋታ ደግሞ አንድ ቁጥር ላይ ሰብስክራይብ ሲያደርጉ ደንበኛ ሲሆኑ እ፣ ትኬት ይገባሎታል ከዛ እድሎትን ትኬት ሲኖሮት እድሎትን ይሞክራሉ
እሺ እሺ፣ እሺ።
አዎ።
መልካም ጊዜ አሜን እሺ